Good morning, Smart Options. Just speaking government system
ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ። መረኩ አስራ አንድ ሰዓት ለመያዝ ነበረ
ለስንት ሰው ነበር የፈለጉት?
ሁለት ሰው።
ሁለት ሰው።
አዎ እሺ ማን ልበል ስሞትን?
አዝመራ
ስልኮትን ልውሰድ?
ዜሮ ዘጠኝ አስራ አንድ ሀያ ዘጠኝ አስራ ሁለት አስራ አንድ ሀያ አስራ ሁለት ዘጠና ሁለት አመሰግናለሁ።
እና ተይዟል አዎ ይዤ እልዎታለሁ።
አስራ አንድ ሰዓት እሺ እሺ እሺ፣ እሺ።